hello, ወይ,
hello hello hello፣
ወይ ይሰማል።
ሰላም ነው?
እግዚአብሔር ይመስገን እንዴት ነው?
አለን። እግዚአብሔር ይመስገን።
ማኪና double ጋቢና አለች እንዴ?
double ጋቢና ምን ፈለግ ሳይሉ D4D እ D4D ሳይሆን
እ
Hilux
እኮ Hilux double ጋቢና እ
ሁለት ስንት ሞዴል
እግ- ከስንት ይገኛል? አሁን ዋጋው ከፍ ባይል አሪፍ ነበር።
ሁለት ሺ ሁለት ሺ አስራ ሶስት እ አራት ከስድስት አለኝ።
አራት ከስድስት አ አ አራት ከስድስት ማለት
መቶ ሺህ እ
አራት ሚሊዮን ስድስት መቶ ሺህ አይደለም እንደዛ ከፍ የሚል ሳይሆን እንደ ስራ እዛው ውስጥ በ king cab ለመስራት- ነው ያለኝ። እሺ
በሌላ አለ በኪ- በ king cab አለኝ። አዎ በ double ጋቢና ሳይሆን በ king cab አለኝ።
እስከ ስንት?
ሶ- ሶስት ከሁለት የሚባል አለኝ። ሁለት ሺህ ስምንት ሞዴል
አይ ከፍ ከፍ አለ እኮ አሁን እንደዛ አይደለም እኮ የኛ ፈለግነው።
አይ በቃ በሱ ነው ያለኝ አባ።
በምን ደረጃ ነው ያለው? በሚሊዮን ደረጃ ነው ያለው? ዋጋው?
እና በስ በምንድ በምንድን ነው የፈለግከው አንተ?
አይ በመቶ ሺህ በቤት ነው የሚፈልግ።
አይ የለኝም አባ።